ሰላም ጤና ይስጥልን ChipChip።
እሺ እንትን order መጥቶልን ነበር የቀሩትን ልነግራችሁ።
እሺ
ቲማ እንትን ዘይትና ኦቾሎኒ ቅቤ አልመጣልን።
okay መቼ ነበር order ያደረጉት?
ትላንት ማታ።
በዚህ ስልክ ቁጥር ነው?
አዎ
ዘይትና ኦቾሎኒ እንትን አላለም እኮ group አልሞላም።
ዘይት ስንት ነው?
አሁንም active ላይ ስለሆነ ዘይቱ እ ኦቾሎኒ አንድ ሰው ይቀረዋል። እሱን ያስገቡበት fail ሳያደርግ እሺ እ ዘይቱ ላይ ዘይቱ ላይ እንኳን እ እ ሙሉ ነው። so ይሄኛው ለነገ ነው የሚመጣሎት።
እሺ ኦቾሎኒ አንድ ይቀራል።
አዎ አንድ ሰው ይቀራል። እሱኛውን ቶሎ ያስገቡበት fail ሳያደርግ እና ነገ አንድ ላይ ይመጣሉታል።